ሄሎ
ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
ጤና ነው። እ፣ እንትን በቀደም የሆነ ተመዝግቤ ነበር የቪዲዮ editing ምዝገባ እሺ፣ እና ብሩን ለማስተላለፍ ፈልጌ እንደ በየት በኩል ነው መክፈል የምችለው?
account አላት ነው?
እ፣ account አልገ- ገብቶልኛል account እሺ፣ እና account ላይ አስገብቼ እንዴት ነው የዛ ላይ ተመዝግቧል? እንትን ይሆናል ኦንላይን ይሆናል?
ስሞትን መዝግ- ተመዝግበው አላደውለው ከተመዘገቡ receipt ስምና ስልክ ቁጥር የላክበት ቁጥር አለ አይደለ?
አ።
account የተነሳበት ሰባ አምስት ቤቱ አ አ እዛ ቴሌግራም ላይ ይላኩልን ስሞትን ስልክዎንና አስገብቻለሁ ብለው ማለት ነው። አስገብቻለሁ ብሎ ሳይሆን receipt ኡን አ፣ የከፈለው receipt።
እና አሃ፣ እሺ።
አራት orientation ስላለ ሰዓቱን እና አ፣ የ- የት ነው ቦት- ቦታው የት ነው? የት ልምጣ?
ደመና አለፍ ብሎ እ እ?
አያት ክብር ደመና አለፍ ብሎ አሀ ክብር ደመና
አለፍ ብሎ እሺ እሺ አመሰግናለሁ አሁን transfer እ፣ እንትን እስኪ መመዝገቦትን check ላደርግ እሺ እ፣ በረከት ምን ያለኝ በረከት በረከት
በረከት ማን በረከት ተክሌ
አዎ በረከት ተክሌ እሺ እሺ፣ አግኝቻለሁ ክብር ደመናን አይደል ያልሽ አዎ አለፍ ብሎ ይሄ ማለት ወይም እ፣ እሺ የተጻፉ መስመር ስንሄድ ሲቲ ፈ እ እ አለፍ ብለው ከአደባባይ ካያት ማለት ነው እ፣ እ፣ እዛው City Furniture ላይ ነው ኪኪ
City Furniture City ቲቲ ቲቲ እሺ እሺ አመሰግናለሁ እሺ እሺ መልካም እሺ